ሪፖርት ነው እኮ የምደርሰው።
ሪፖርት ነዋል። ሰላም ነው።
አዎ የምንረዳው
እንትን የዛሬ ሳምንት አካባቢ ወደ መቶ አምስት ብር አውጥቼ ነበር እና እሺ፣
አልገባም ወደ ቴሌ account።
እሺ። የሁሉ ስፖርት transaction ኑን screenshot አድርገው ቴሌግራማችን ላይ ላኩልን።
ምን አድርጌ
ስክሪንሻት አድርገው
ኦኬ፣ ምን ላይ ላክልኝ?
ቴሌግራም ላይ እዛ website ቱ ላይ አለ። ጥያቄ ምልክቱ ጋር የቴሌግራም ምልክት አለች። እሷን ሲጫኑ ወደ እኛ ቴሌግራም ይመራውታል።
okay፣ እሱን ምኑን ነው አሁን transfer ነው እንትን የምልህ የባንክ ዝውውር የሚለው transaction ነው። የባንክ transaction የሚል አለ አይደል? ሁሉ ስፖርት ላይ successful የሚለው አዎ።
እሱ። እሺ፣ ስልክ ቁጥሯን አብሮ ይላኩልን።
okay።
እሺ፣ መልካም ቀን።